ጤና ይስጥልን ቤት ከቤት ሰላም ነው።
ተመላሽ አለውና እንድታ አይደል እሺ ትኬት ID ኡን ንገረኝ፣
ሰማንያ ሰባት cashier ኮዱን ንገረኝ።
ሰማንያ ሰባት ሰማንያ ሰባት ያ ሶስት ነው
እሺ ሰማንያ ሰባት
ያዝ አይታይም ስልሳ ስድስት እሺ
ሰላሳ ዘጠኝ እሺ
ዘጠኝ ዘጠኝ መጨረሻው ስንት ነው?
ዘጠኝ ሰማንያ ሰባት ስልሳ ስድስት ሰላሳ ዘጠኝ ዘጠኝ
ሰማንያ ሰባት ስልሳ ስድስት ሰላሳ ዘጠኝ ዘጠኝ
በዚህ የለ የመች ነው የቆየ ነው እንዴ?
አዎ ትንሽ ቆይቷል።
እሺ ልወስድ ነው። እሺ update አድርጌልሃለሁ
እ?
update አድርጌልሃለሁ ታርሟል፣ ግን ልወስድ ነው። ትኬቱ ልወስድ ነው።
እሺ